አለም ጊዜ ኢትዮጵያ ነው
ሌሎ ትንሽ ጊዜ ስልክ ቀይሬ ነው አሁን የደወልኩልሽ ልራፍ ከልክሽ ነው እና ፒን ፒን ነምበር ልንገርሽ
እሺ እንገርም
ዜሮ ዜሮ
ስንታለ
ዜሮ ዜሮ እሺ ሁለት ዜሮ
ሰማንያ ሰባት
ሰማንያ ሰባት
አስራ አራት
አስራ አራት
ዘጠና አምስት ሀምሳ አምስት
ዘጠና አምስት ሀምሳ አምስት ሀምሳ አምስት ዘጠና አምስት ሀምሳ አምስት
እሺ እባክዎት መስመር ላይ ጠብቁኝ ልሎት
ሌላ
መስመር ላይ ነኝ ለመኛዎት እያየሁልዎት ነው እሺ
በሰጡኝ pin number ማግኘት አልቻልኩም ድጋሜ ልንገሩት ሁለት ዜሮ ሰማንያ ሰባት
አስራ አራት አስራ አራት ዘጠና አምስት ሀም- ሀምሳ አምስት
አዎ የ- ዜሮ ዜሮ ሰማንያ ሰባት አስራ አራት ዘጠና አምስት ሀምሳ አምስት
አዎ። በዚህ በነገሩኝ ፒን ነምበር የተመዘገበ ቤት የለም ምናልባት ወይ ቢጃ የተመዘገቡበት ስልክ ቁጥር የሚያውቁ ከሆነ ይንገሩኝ እስቲ
ምን ምን ቢጃይ ላይ የተመዘገቡበትን ስልክ ቁጥር አሁን በደወሉ ስልክ ልፈልግ
አይ በዚህ አይደለም ቆይ አንዴ መልስ